ሄሎ
ኤርሳቤ ነኝ። አቤት እሺ ስታብት እንትን ተቃራኒ ኦርደር ይዤ ነበር።
እ ተቃራኒ ኦርደር ይዤ ነበር። ተቃራኒ
ስራ ኦርደር ነበሩ
ዘጠና ስድስት አስራ አራት እና ዘጠና ስድስት አስራ ሁለት ዘጠና ስድስት አስራ አራት ነው ያልከኝ?
አዎ አስራ አራት እና አስራ ሁለት
አስራ ሁለት
አስራ ሁለት እና ዘጠና ስድስት አስራ አራት ማለት ነው።
አንዴ እሺ፣ ማን ነው ስምህ?
ደጉ
ደጉ ዘጠና ስድስት አስራ አራት እና አስራ ሁለት ነው ያልከኝ?
አዎ
እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ
ቻት ላይ እኮ አልጻፍኩትም። ስልክ አያነሳም ብዬ የኋላ አልፈልግም እያለ ነው። ሂልሳይድ ከስም ክርስቶስ ነው። ወደ ሂልሳይድ የሚሰራው የሚሄደውን እየሰራው ነው አይደለ? ነው የቱ ነው እየሰራ ያለው?
የኛ ወደ ኮንዶሚኒየም የሚሄደውን እየሰራሁት ነው። ስንሰራ እሺ በቃ ወጥቶልሃል ያኛው እሺ